አሎ ሄላው
አቤት
አቤት ሰላም ነው?
ጤና ይስጥልኝ።
ወርቅ ሰው እባላለሁኝ ከሚዳ ነው። ኢትዮ ቺክን ነዋ።
አዎ ኢትዮ ቺክን አ፣ ወርቅ ሰው እባላለሁ ከሚዳ ከአማራ ክልል ሰሜን ዞን ሚሮሞ ወረዳ።
ወርቅ ወርቅ ሰው አ-
hello አቤት hello
ወርቅ እሸቱ ነው።
አዎ አዎ ወርቅ እሸቱ
እሺ እናንተ ጋር ዶሮ አስጭኜ ነበረ።
እሺ ከኤፍ- አሁን የሆነ ግርግር ተፈጥሮ ታግተው የሆነ በታጠቁ ኃይሎች ታግተው ነበረ። በዛ እንግዲህ ኮን- ኮንትራት ይዤ መኪና ስድስት ሺህ ብር ከፍያለሁ። ከትራንስፖርት ታወጣሁት ወጪ ሌላ ትርፍ ወጪ ማለት ነው። ከዛም ሆነ ብዙ ተንገላቶብኝ ብዙ ሞቶብኛል። አሁን እ፣ የመኖ አስገብቼ መኖ የአንድ ከረጭ ቀረብ የአንድ ከረጭ ሁለት ሺህ ምናምን የዛኛው ስድስት ሺህ አምስት መቶ ስምንት ምናምን ብር ይኸውናና አልገባልኝም። ብደውል ቅሬታ አቅርብ ምናምን ነው ይሄን ስልክ ችሁን የሰጡኝ።
አዎ እና አሁን እ፣ ግልጽ ያልሆነው አ፣ ጫጭቶቹ አልደረሱ ነው ወይስ
ደርሰውኛል። አንድ ሺህ አምስት መቶ ይዤ የደረሰ ግን አንድ ሺህ አራት መቶ ሰባ አምስት ነው።
ጎላል ነው?
አ፣ ጎሏል።
ቃሪ ያለኝ ማለት አ- አላለምኩም። ያው ግርግር ስለሆነ ኮታ ምናምን ስማ ምናምን አልፈረሙም።
ፊርማ መፈረም አለ። ቃሪ የትኛው ሆን አ።
ያ ጫጭቶቹ እ፣ ደረሰ ደረሰኝ ላይ ቃሪ ያለኝ ብለህ የሆነ ሰዓት ቃሪ ያለኝ ብለህ ካልፈረምክ እ፣ ሊጸድቅልህ አይችልም። ወደፊቱ እንደዛ አሁን ነው ማድረግ ያለብህ፣ መፍረም አለብህ።
እሺ፣ እሱን እሱ ትክክል ነው። ግን ጭራሽ ምንም ድርጅቱ አሁን ማስረከቡን አላስፈረመኝም። መኪናው ታግቶ እያልኩ ነው። መኪናው ታግቶ በሌላ መኪና ኮንትራት ይዘን ምናምን ተነጋ- ተነጋግረን በሌላ መኪና የእናንተ መኪና ታግቶ አሁን በቅርብ ሰዓት ነው የተለቀቀው። ሹፌሩ ጋር አልመጣም። ለሌላ ልጅ እዚህ አብረን የሚባል ተኔ ጋር የሚሰራ ልጅ አለ በ- ጎን ለእሱ ትናንትና መጥቶ ሳጥን አዎ።
ነበረ እኔ ጋር የእናንተ ሳጥን ነበረኝ። እሱንም አልወሰዱም።
እህ።
ትናንትና መጥቶ ሳጥኑንም አልወሰዱም። የኔም ብር ስምንት ስምንት ሺህ ምናምን ብር እ፣ ቀርቷል። አሁን
ከዶክተር ጋር አንተ የጫከው አ ከዶክተር ጋር ተነጋግረን ጫንኩት። ከዛ ሬማ በተ- ተባለ ቦታ ላይ ወደ ሬማ ወሰዷቸው እኛ ሳይደርሱ ማለት ነው።
ስለዚህ እዛ አካባቢ ካለው ዶክተር ጋር ተነጋግረ ነው የጫንከው እሱ ጫን ነው ወይስ ነው እሱ ከማን- ከማን ጋር ተስማምታችሁ ነው ዶክተር ማምተን ሁሉም ነገር ዶክተር አ- አካውንቱን ሁሉ ሰጠኝ፣ አስገባሁኝ። ከዛ እየመጡ ነው ላይ ሲመጡ መንገድ ላይ ነገር ተፈጠረ። ኮንትራት ተ- በኮንትራት መኪና ሲመጡ አዎ እኮ
እ፣ በኮንትራት መኪና ሲመጡ በራሴ እ፣ በራሴ ትራንስፖርት እንዴት ነው ያዘዘክ ወይስ እንዴት ነው
ብሩን እናስገባልሃለን እኛ ለአሁ- ለአሁ- ለአሁኑ ዶሮ ጫጭቶቹ እንዲያልቁ ኮንትራት ያዝና መኪናው ስለሚቀር ኮንትራት ያዝና ይ- ይ- በህይወት ያሉትን ውሰድ ብሩን እናስገባልሃለን ብሎኝ ነበር ማን ነው
ዶክተሩ ማን ነው የሰሙ
ናሁም ማን ነው እሱ ዶክተር ናሁም ዶክተር ናሁም
ናሆም እ፣ ደወልክ እ፣ ከሱ ጋር ተነጋገርክ ምን አለ ከሱ
ደውዬለት ደረሰኙ ምናምን ኮፒ አድርግና ላክልኝ የከፈልከውን ደረሰኝ ኮፒ አድርግና ላክልኝ የአንድ ከረጭት እንደገና እኔ አውቃለሁኝ ይከለ የዛኛውን አ፣ የአንድ ከረጭት የመኑ የአንድ ከረጭት ሶ- ሶ- ሁለት ሺህ ምናምን ብር እንደቀረህ እኔ አውቃለሁኝ እም።
ብቻ አይደለም አሁን እንትን አ፣ የዚህ የጫ- የ transportation ኡን ጉዳይ አ፣ ዋናውን ሳይሆን እ።
አሁን የከፈልክበትን እ፣ እንከፍላለን ያለ እሱ ነው።
አስ- እሱ ነው ደረሰኙን ላክልን። ደግሞ ሳጥኑን ደግሞ መኪናው ሲመጣ ትልከዋለህ ብሎ ነበር።
ስለዚህ ላክለት ደረሰኙን ደረሰኙንም ለመላክ ስልክ አያነሳም። ዛሬ ደውዬለት ትናንትና ስም ለምንድን ነው ሳጥናችሁንም ያልወሰዳችሁት ብሩኖች ለምን አላስገባችሁ ልጅለው ስደውል ስልክ አያነሳም።
እሺ እኔ ደግሞ እዛ ስለገላቱ
የ- ናሆም ነው አይደለ? እህ
ስራውን ለመስራት እ፣ በጣም ብዙ አቅጅ ነበር የተነሳሁት። ግን ያው ጊዜ ከሆነ እንዴት አድርጌ ስራውን ለመስራት ሞክ እችላለሁኝ እንደዚህ ሆነ። እኔ በጣም ፊት ስናወራ አዲስ ነኝ ደግሞ ችግር የለም ምናምን ብሎኝ ጠቅላላ የጫጭ መቶ ስልት ሺህ ምናምን ብር ነው ያለት
ድምፅህ ግን ይቆራረጥ
ጫጩቶቹ መቶ ስምንት ሺህ አስገባሁለት። ሄሎ ድምፅህ ግን ይቆራረጣል።
ኔትወርክ ነው
hello ይሰማል አሁን?
ይሰማኛል። አሁን አሁን እ ዶክተር ናሆም
አዎ
ናሆም ታፈሰ ነው አይደለ? እሺ አዎ የዚህ የዶክተር ብሩክ ስልክ ልስጥህና
አዎ የዶክተር ብሩክ ስልክ አለ የለኝም አለ የሱን የለኝ የዶክተር ብሩክ የለኝም። የዶክተር ናሆም ነው ያለኝ።
እና እሺ የሱና እ አሁን የነገርከኝን ትነግረዋለህ።
እሺ በትራንስፖርት ትራንስፖርት ተራከብ እ እንዳለክን እንዳለክ እሱ እ ለሱ እ ታሳውቀዋለህ። ያነሳልህ እንዳ ታሳውቀዋለህ ለሱ
እሺ እኮን ስጠኝ።
ዜሮ ዘጠኝ እ እ ዜሮ ሶ- ዜሮ ዘጠኝ አስራ ሶስት አስራ ሶስት አስራ ሶስት ዘጠና
ዜሮ አራት እ እ
ዜሮ አስራ ሶስት ዘጠና ስድስት
ዘጠና ስድስት
ዜሮ አንድ ሀያ ሶስት
ዜሮ አንድ ሶስት እሺ
ዶክተር በደውልለትና ዶክተር ማን ነው?
ብሩክ
እሺ አመሰግናለሁ። እሺ
እሺ